ነው።
ጤና ይስጥልኝ።
ወይ
ከአሪፍ ቤት ነው እየደወልኩ ያለው ደመያቸው። አሁን ደውሎ ተቋረጠቦት መስመሩ።
አዎ ሳንቲም ነው። አዎ እሺ እ ስሙትም አለበያል ስሜ መለስ ዘርጋ።
መለስ
አዎ መለስ ዘርጋ።
በርካ። እሺ ከዋልያ ቤት ወደ ቴሌብር ነው አደለ? ትናንትና ሳስ- ታስ- ሲያስተላልፉ እንትን ይላሉ።
አዎ አዎ አልጋ አል- አዎ successfully እንትን አባል
እሺ ደንበኛችን የተጠቀሙበት ስልክ ቁጥር ይንገሩኝ።
አስራ ዘጠኝ ዜሮ ዘጠኝ አስራ ዘጠኝ አስራ ዘጠኝ ሀምሳ ሰባት ሀምሳ ሰባት ስልሳ አራት ስልሳ ዘጠኝ
ስልሳ አራት ስልሳ ዘጠኝ አዎ
እሺ ደንበኛችን successfully withdraw እንዳደረጉ screenshot አድርገው በምነግሮት ስልክ ቁጥር ቴሌግራሞች ላይ ይላኩልን።
እሺ ስልክ ቁጥር የያዙ ዜሮ ዘጠኝ
ያው
ዜሮ ዘጠኝ ዘጠና ሁለት
ዘጠኝ ዘጠና ሁለት አስራ ሶስት
ዘጠና ሁለት አስራ ሶስት ዜሮ አንድ ሀምሳ አምስት
ዜሮ ዘጠኝ ዘጠና ሁለት አስራ ሶስት ዜሮ አንድ ሀምሳ አምስት እሺ፣ በዚህ ስልክ ቁጥር screenshot ኡን ስሞትና ስልክ ቁጥሮትን አድርገው አንድ ላይ ይላኩልን። በእኛ በኩል ታይቶሎት ሲፈታሎት ደውለን እናሳውቆታለን።